ዋሽንግተን ህክምና ማዕከል።
ጤና ይስጥልኝ የኔ እናት።
አቤት
ለነገ ወረፋ ማለማስያዝ ፈልጌ ነበር እባክሽ ማን ጋር ነው?
ዶክተር መላኩ ጋር
እሺ አንዴ ጠብቁኝ።
እሺ።
ስንት ሰዓት ላይ ነው መምጣት የምፈልገው?
ጠዋት
እሺ ከሁለት ተኩል ጀምሮ አሉ።
እሺ አንዴ ጠብቁኝ።
መዘግብኝ እኔ ጠዋት እመጣለሁ ትንሽ ደከም ስላለችብኝ
እሺ ካርድ ያስመዘገቡትን ስልክ ወይ ስሞትን ሄሎ
አቤት ለካርድ ያስመዘገቡትን ስልክ ቁጥር ወይ ስሞትን ይንገሩኝ።
ዜሮ ዘጠኝ ሰማንያ ሶስት እሺ
ዜሮ ዜሮ ሰማንያ ሀምሳ ሶስት መሰለኝ
ዜሮ ዜሮ ሰማንያ
ዜሮ ዜሮ እ ዜሮ ዘጠኝ ሰማንያ ሶስት እሺ
ዜሮ ዜሮ ሰማንያ ሀምሳ ሶስት ከተማ አሰፋ
ከተማሽ አሰፋ ነው።
አዎ
እሺ ለነገ ጠዋት አስተላልፋለሁ።
አ- አግኝተሽዋል አዎ ከተማሽ አሰፋ ወልዴ።
አዎ አዎ እሺ
እሺ እኔ እናት ዜር ስጥልኝ